ሄሎ ሄሎ
ሰዓት ነኝ የምንታዘዝ
ወይ አንድ ወርደር ነበር በእናትህ ሳይክሊስት አስራ ዘጠኝ ሰማንያ አራት
አስራ ዘጠኝ ሰማንያ አራት ምን ሆነብህ?
ከሰው ውጭ ምን ሳይክሌ ጆኮ ልብና አትሄድም።
ስምም ዋናው አሸናፊ ነኝ። ዝም ብዬ ቅርብ ቅርብ እግሬ አንዳንድ ቅርብ ቅርብ ኦርደር እየሰራሁ ነው። አትሄድም።
ምን ታበላሽቶብህ ነው? አሸናፊ አልገባኝም።
አዎ ጆኮ ነው። አዎ ወደ ጎን ነው።
ከዚህ ውጭ ወደ ሌላ order ይዘሃል?
አላስኩም ግን ሳይክል ብሄድ እኮ ችግር የለም። አሪፍ order ነበረ።
ቆይ እሺ አንዴ ጠብቀኝ።
እሺ።
ከስልኝና እጠይቃለሁ እንደው ይጣል
እሺ
አሸናፊ ወይ
ስራው ተብለሃል። እሺ
አረ በማርያም በ- በማኪል መኮ ሳይክል ስትሰጠኝ አይቶኝም። በእናትሽ ምን ልስራ አሸናፊ በእናትሽ?
ያው ስ- ስራው ተብለሃል። ሳይክል ወደ ጎን ናት ማለት ምን ማለት ነው? መጀመሪያ ማለት ጆኮ ጆኮ እኮ ነው እያልኩሽ ያለው ወደ ጎን ያልኩሽ ወደ ጆኮ ነው። አዎ ለማሰራት ሲሄድ ዘግቶ ሄዷል እ፣ ሳይክል ቤቶቹ ወይ ጉዳይ
እሱ ነው እንጂ ችግር የለም ናት ጆኮ ነው። አ ሞ ደምሶ ትሰጠኛለህ እና ሳይክል
አሸናፊ ወየ ወጥቶልሃል፣ ግን እሺ፣ አዳሌላ አ- order accept ብለህ እንዳታዋርደኝ።
አረ ችግር የለም። እኔ ቅርብ order ካልሆነ ሰራም እኮ በእግሬ እያደረስኩ ነው። አሁን አንድ order ከየዋሉ እዚህ ኮንዶሚኒየም ነው ያደረስኩ በእግሬ ማለት ነው። ሲጀመር እየሰራው አይደለም። ይቅርታ መሲ ያው እሺ ወጥቶልሃል፣ ችግር የለውም።